እንትን ነበረ አሁን አራት ሺህ ብር አውርጄ እምቢ አለኝ። withdraw አድርጌው በዚህ በደወሉበት ቁጥር ነው።
አዎ
መቼ ነው ዛሬ?
አዎ አሁን አሁን
ስንት ብር ነው?
አራት ሺህ
አራት ሺህ ብር ነው አይደለ?
አዎ አዎ
እሺ ገብቶሎታል። እሺ check ያደርጉት።
አየ እሺ እሺ
እሺ አመሰግናለሁ።
እናመሰግናለን። እሺ መልካም ቀን።
እሺ